አሎ ናት
ሄሎ አቤት አቤት ሰላም ና እግዚአብሔር ይመስገን ሰላም ነው ማሻላ ማታ ሶስት መቶ ለመቀየር ፈልጌ ነው ዊዝድሮ ነው ደስ አው እሺ ቆይ አንዴ ቆይ አንዴ ቆይ አንዴ አባዬ አንዴ ቆይ ሰነድ ይዘሻል ይዘሻል
Hello ሰላም ነው ሰላም ናት አለን
ማታ ደስ ደስ ለመቀየር ፈልጌ ነው በቴሌ ሶስት መቶ ስለዛ አልተገባም ቴሌብር አልገባልኝም
process ላይ ነው አይደል የሚለው
አዎ እኮ ጠብቀው እሺ ገባኝ ትንሽ ጠብቀው እሺ ይገባል አለ እሺ